हेलो
ሄሎ አቤት ሄሎ ሄሎ ሀይ አ- አቤት አቤት
እሺ አብረን ያለው አዎ አዎ አምሮኝ ነው ያለሁት እሺ አቅርብልኝ።
እሙ እሙ ይኸውልሽ እሙ አንዴ አብረን ከዚህ ሆነ
ሄሎ
ሄሎ አምሮኝ ሴምስ ነው አ
አንድ ዘጠና ዜሮ ስምንት ወደ ያልተጠቀሱ አሁን ነው ያዘዙኝ
አሁን አሁን አዘውኛል አዘውኛል።
በኋላ ለአስራ አምስት ደቂቃ እሺ ቶሎ ስጦች አሪፍ ነገር ስለሆነ ሄሎ ሄሎ ወዬ ወዬ እሺ አስራ አምስት ደቂቃ ብለዋል ካልሰጡ አሳውቅ ቦት ላይ እሺ እሺ እሺ አስራ አምስት ደቂቃ ጠብቃል እሺ እሺ እሺ